hello ጤና ይስጥልኝ።
አብሮ ይስጥልን።
ስልኬን መመዝገብ ፈልጌ ነበረ app- application ኣችሁ ላይ እና እ፣ የጽዳት ሰራተኞች ለመፈለግ okay እ፣ ግን መመዝገብ አልቻልኩም። ለምን እንደሆነ እኔ እንጃ። internal error እያለ ይመልሳል።
internet error።
እ፣ internal error እያለ ይመልሳል።
okay እ፣ ምናልባት ስልኮት አይፎን ነው?
አዎ አይፎን ነው።
እሺ VP VPN እንትን እ፣ ያብሩና ይሞክሩት እ፣ ለዛ ስለሆነ ነው እየሰራለት ያልሆነው። ነገር ግን application ኡን በመጠቀም ባለሙያ ማግኘት ይችላሉ። አሁን እንደዚሁ እንደደወሉ እ፣ ባለሙያ ማግኘት ይችላሉ እና የሚፈልጉትን አይነት ባለሙያ ይንገሩኝ እ፣ እንላለን።
አሁን አናግሬያት ነበረ እ፣ colleague ሽን ግን እ፣ ችግሩ እ፣ individual ኦቹን እኛ ብንፈልጋቸው application ኡ ላይ ዛሬም ልናገኝ እንችላለን። እ፣ okay።
ኮ- colleague ሽ ግን the earliest ያለው እ፣ ቅዳሜ ጠዋት ነው ስላ- ስላለችኝ ነው።
ምንድን ነው ለዛሬ ብቻ የሚጸዳ ነገር ነው አዎ አንድ just light cleaning ነው ለ- ለቤት
የቤት
አዎ የቤት cleaning cleaning
አዎ okay እሺ እ፣ ማለት ምን ያህል ቤት ነው ስፋቱን deep cleaning ቆይ ነው ወይስ መ- ደግሞ መ- መ- መ- መጀመሪያ early schedule ያላችሁ ለምሳሌ መቼ ነው
እ፣ እንሞክርሎታለን እንደ ቤቱ ይለያያል እና ይንገሩኝና እ፣ contact እናደርግሎት ብዬ ነው እሺ አራት መኝታ ቤት ሶስት bathroom ነው አራት እ፣ ነኝ።
ግቢ አይጸዳም እህ።
እ፣ እና አንድ kitchen አለው ይኸው ነው
አፓርታማ ነው እ፣ አይ አይደለም G plus two ነው
okay እሺ የት አካባቢ ነው ለቡ
okay ከዚህ ቀደም GoodayOn ተጠቅመው ያውቃሉ
አዎ ማለት service ፈልጌ ተደዋውዬ ምናምን አውቃለሁ ግን service ኡን አግኝቼ አላውቅም ተጠቅሜ አላውቅም ኦ okay እሺ። በዚህ ቁጥር ነበረ የተመዘገቡትኝ እኛ ጋር ማለት ባለሙያ አዎ፣ አንድ- ፈልገው አንድ- አጥተው ነው።
አይ አይደለም። ባለፈው ሳምንት የጽዳት እንደዚህ ፈልጌ እ፣ አዎ።
ከአከራዮቹ ጋር እ፣ ውሉ እንትን አለ እ፣ አል- ብዙ አልተስማማንም እና እህ፣ cancel ማድረግ ነበረብኝ የጽዳት service ኡን። አሁን በእምነት አዎ በእምነት ነው ይቅርታ።
አዎ አዎ አዎ okay ያኔ deep cleaning ነበር የፈለጉት አይደለ?
አሁን light cleaning ነው፣ ምክንያቱም በደንብ አጽድተው ነው የሰጡን ቤት ነው።
okay okay okay እሺ። so የአሁን ላይ ኬሚካልም ምናምን ምንም አያስፈልግም ማለት ነው። just ቤት ማ- ማቻ እንጂ ፋቂ ምናምን የለም ነው መስታወት ምናምን ኖ የለም።
እ፣ መስታወትም አንጠብቅም። floor ኦቹን ልጅ ስላለ ይሄ በቃ በ- በ- እኛ እንሰጣቸዋለን። የ- የእቃ ማጠቢያ አይነት ለወለል ምናምን እንትን የሚውለውን እሱን እኛ supply እናደርጋለን። መጥተው እፍ- እንትን ማለት ነው ማጽዳት ነው የጉልበት ስራውን ነው የምንፈልገው።
እም፣ ዛሬ ብቻ ለዛሬ ብቻ ነው አይደለ? ከዛሬ ማለፍ የለበትም።
ዛሬ ነው አዎ የምንፈልገው።
እሺ፣ ስለዚህ አንዴ check ላድርግና መልሼ ልደውሎ በዚህ ቁጥር።
አዎ ይቻላል።
እሺ፣ በእምነት መልካም ቀን።
አመሰግናለሁ።
እሺ